ለማሊባባ
ሰላም
መስጠና ሆነ ሲልቨር ከለር ሁለት ሺ አስራ ሁለት ሞዴል ያሪስ አይቼ ነበረ።
ያሪስ ምን
ያሪስ አጭር።
ሁለት ሺ አስራ ሁለት አጭሯ ጎልድ
ነው? ያሪስ ኮምፓክት ነው ያለን ሁለት ሺ አስራ ሁለት እኮ ጎርዱ ኮምፓክቱ
ያሪስ ሁለት ሺ አስራ ሁለት ነው ሞዴሉ።
አዎ silver color
እሺ ሁለት ሺ አስራ ሁለት ሁለት ሚሊዮን ሁለት መቶ ሀምሳ ሺህ ብር
እ ባንክ ስምምነቶች ተያይዛላችሁ መሰለኝ ሰምቻለሁ፣ ማስታወቂያው ላይ ካልተሳሳትኩ። በመኪና ልዋጭ ይቻላል?
ምን አይነት መኪና?
በያሪስ በ compact ይቻላል።
በ- በቤልታው
ይቻላል።
እሺ ይሄ ጠቅላላ ዋጋው ሁለት ነጥብ ሁለት ነው ያልሽኝ?
ሁለት ሚሊዮን ሁለት መቶ ሀምሳ ሺህ ብር
እሺ
ስልክ የት ልስጥዎት እና ያላችሁ ደውሉልኝ።
አ- መስቀል ፍላወር ያለው ነው ያላችሁ ወይስ ፓስተር ያለው ጋር ነው ያለው?
መስቀል ፍላወርም ፓስተርም አለ። ሲመጡ ይደውሉልኝ። ግን ቁጥር ልስጥዎት እና ደውሉላት። ዜሮ ዘጠኝ አርባ አራት የእሺ ዜሮ ዘጠኝ አርባ አራት
ዜሮ ዜሮ
እሺ
ሰማንያ ሰባት አስራ አንድ
እሺ thank you